ጤና ይስጥልኝ ስፖርት ተባኮ ምንድነው?
አብረስትልኝ ከሁሉ ስፖርት ወደ ቴሌ ብር ብር አሰራ ዊዝድሮ አድርጌ ነበር።
እሺ
ከዛ ብሩ አልገባልኝም ወደ አካውንት።
ቴሌግራም ላይ ልከውልናል።
አዎ ሁሉ ስፖርት ካስተመር ሰርቪስ የሚለው ነው አዎ
እኮ እዛ ጋር ልኬያለሁ። ግን በሚቻል ከሆነ በወኪል ወይም ደግሞ በአዋሽ ሁሉ አዋሽ የሚለውን በዛ ሁለት መቶ ምናምን ብር አስገብተህ screenshot በምን አድርገህ እንትን ከላክ የላኩት? በምን ላይ ነው? ቴሌግራም የትኛው ላይ ነው የላኩት? customer service ቴሌግራም- አይደለም፣ ሁሉ ስፖርት support አሃ።
team ነው።
አሀ እኮ ሌላ ነው link የላኩልኝ።
በዚህኛው ነው ቴሌግራሙ፣
አዎ በ- አዎ በዚህ ቁጥር ነው።
አዎ አዎ።
እዚህ ላይ ምንም ወደኛ የላኩት ነገር የለም። ቆይ እስኪ አንድ ጊዜ
በቀን አስ- okay በዚህም አይደለም ሌላ link ነው የመጣልኝ። ሁሉ ስፖርት suppo- እርሶ support ቴሌግራም- ነው።
እርስዎ ቴሌግራም የሚጠቀሙት በየትኛው ቁጥር ነው?
በዚህኛው ነው አዎ። ይኸኛው ስልክ ነው።
በዚህ ኦቢላ የማነ የሚለው ነው አዎ እኮ። ምንም እኮ የላኩት ነገር የለም ወደኛ። ወደ ሌላ ብዙ አጭበርባሪዎች ስላሉ ወደ ሌላ እንዳይልኩ።
okay አዎ ትናንትና የሆነ አውርተኝ ነበር ትክክለኛ ጥያቄው እሱ መስሎኝ ነበር።
እስቲ የ- የተ- ያወሩትን ማለት ነው። አሁን hi ያልኩት አለ
okay እሺ ልግባና hi- በዛ እሱን screenshot አድርገው እስቲ ያወሩትን ይላኩልን።
እሺ እሺ እሺ